የበረራ መረጃ ማዕከል
ጤና ይስጥልኝ።
hello፣ ጤና ይስጥልኝ።
plane ከአዲስ አበባ ጎንደር አለ?
ከአዲስ አበባ ጎንደር አዎ፣ አለ። ለመች ነው የፈለጉት?
እ ነገ
ለነገ ለአንድ ሰው ነው የማይሉት?
አ check ያድርጉና ክፍያውን ሰዓቱን ይንገሩኝ።
እሺ፣ እሺ፣ ችግር የለም። እሺ፣ ለነገ ጠዋት 12 ሰዓት ከ20 የሚነሳ በራ አለ። ጠዋት አንድ ሰዓት ከሩብ አለ። አምስት ሰዓት ከ55 እና እሺ፣ ቀን 6 ሰዓት ከ35 አለ።
በቃ የስድስት ሰዓቱ የሆነ ላይ ክፍያው ስንት ነው?
ያው 5200 ብር
እሺ፣ ስድስት ሰዓቱ በምን ነው የምከፈለው? መክፈል እ፣ mobile banking ይጠቀማሉ?
አ አብ- አቢሲኒያ፣ አዋሽ፣ አባይ ባንክ እና ኢትዮጵያ ንግድ ባንክ አለን።
እሺ፣ በቃ በኢትዮጵያ ባንክ እሺ፣ እከፍላለሁ።
ቴሌግራም ቴሌግራም ይጠቀማሉ? ይቅርታ፣
አዎ
በዚህ አሁን በደወሉልኝ ስልክ አዎ እሺ፣ አሁን በደወሉልኝ ስልክ ላይ message እልክሎታለሁ። ሙሉ ስሙትን እዛ ላይ ይላኩልኝ እስከ አያት።
እሺ፣ እሺ፣ እሺ፣ አሁን ይላኩልኝ።
እሺ፣ እሺ።
እሺ፣ እናመሰግናለን ስለደወሉ። መልካም ጊዜ